Hello አቤት ጤና ይስጥ።
ሰላም ጤና ይስጥልን ቤተሰቤት።
አዎ የእናንተ agent ነኝ ኤፍሬም ነኝ። አሁን እሺ።
ትላንት ወስጄ ነው።
እ?
አዎ shop shop ኦቹን ልክ ያለው ለመውሰድ ስፖርትና virtual ትላንት ብር ምናምን ሰጥቼ መልቼ ነው።
እሺ schedule ተይዞልህ ነበር ዛሬ?
አዎ ዛሬ እንደምንሰራ
ኤፍሬም ማን ነው የሚለው ቴሌግራም ላይ ስምህ?
ኤ- ኤፍሬም አባተ
ኤፍሬም አባተ። እሺ ቆይ ቼክ ላድርግ።
ገብት እሺ
ይሄን ዲስክ ካለና?
እኔ ዲስኳን ላኩኝ ልላክ እንደ አዎ ላክ።
ያስገባላችሁ አሁን ሁለቱን ስፖርቱንም ቨርቹዋልን
አዎ አሁን ደውለህልን ነበረ?
አዎ አውርቼ ነበር አሁን በቃ ላክልን ይሄን ዲስኩን ኤፍሬም።
አሁን ቦታውና ስ- ቦታውና ስሙን ልክ ያለው ካሸሩን ገብቷላ እናንተ አዎ፣ ቴሌግራም ላይ ገብቷላ ቆይ፣ አላገኘሁትም።
አሁን ነው የላኩት እስኪ
እሺ እንትን አለክ እንዴ?
ምን የኤጀንት አካውንት የለህም? በዚህ ነው?
አል- አዎ በዚህ ይሁን ሁሉ የለም እኮ ገና እሺ ገና መጀመሪያ ስለሆነ አል- እሺ አልጀመረም።
በቃ እሺ
አሁን ጤና ቢስ ልላከው ወይስ እሺ አዎ ይከፍትልሃል። ቆይ አይ የስፖርት ነው ነው ቨርቹዋል ስፖርቱም ነው?
ሁለቱም እኮ ልክ ያለው ስፖርቱም ቨርቹዋል ነው።
እሺ እሱም አስ- እሺ ቨርቹዋል ነው ዲስክ ላክልን።
ጤና ቢስ ላይ እሱን ችግር አዎ።
የለም። እኛ ሾፑን ላኩ እንጂ ላኩልን።
እኔ- ቨርቹዋሉን ችግር ነው። ሾፑን እና እናልገባለን። ስፖርቱን ዋናው ነው።
እሺ ይከፈላል።
ሾፑን እኔ እኔ ማልገባት ይችላል።
እሺ ትንሽ ጠብቀን
በዚህ ወይስ ትደውላላችሁ?
ቆይ እዛው ቴሌግራም ላይ እናወራለን።
እሺ እሺ እሺ
አይ ቴሌግራም አላውቅም።